ሄሎ ጤና ይስጥልን ጉዳይ ሀና እባላለሁ። እባክዎ ምን ልርዳው?
አብሮ ይስጥልን እንትን ስራ ባለፈውም ደውዬ ነበረ እንደውላለን ብላችሁ ቀራችሁ።
እም፣ አዎ ብዙ ተመዝጋቢዎች ስላሉ ነው። የእርሶም ተራ በሚደርስ ጊዜ እናሳውቆታለን፣ እንደውላለን። ስንደውልሎት መጥተው ይመዘገባሉ።
እሺ
እንደውልሎታለን። ስለተመዘገቡ አልረሳነውም።
እሺ
ሄሎ
ወየ እሺ እሺ እየጠበቁት ነው በነ እሺ እሺ። ብርሃኑ አደም አይደለም?
አዎ ብርሃኑ አደም ያው እ፣ በቃ እንደውልሎታለን።
እሺ እሺ እሺ። መልካም ቀን ይሁንልዎት።
ለአንቺ ለእናንተ